Hello.
የለው አቤት። በገነጋን ጋር ግዱ ገለብዩለት ወላ አጥፍተን
እንኳን አብሮ አደረሰን። ሰላም ነው።
አዎ፣ እግዚአብሔር ይመስገን ሰላም ነው።
በእንዳስላ አስተዳደሩ ይሁን ለማን እንደምናመለክት ባላውቅም፣ ያው ሻሸመኔ እዚህ የአጄ መስመር ላይ አጄ መስመር የሚሰራው መንገድ አቧራው በፍጹም ህዝብ የሚያስቀምጥ አይደለም እና ምን አለ እንደው መረጃ ብታቀብልልን ለሚመለከተው።
እሺ፣ አጄ መስመር መንገድ እ፣ አዎ መንገድ እየሰራ ነው ይላሉ፣ ግን በቃ አቧራው በፍጹም አላስቀምጥም አለን አቧራው።
እሺ፣ እሺ፣ የሚመለከተው አካል እንደውላለን።
እሺ እሺ እናመሰግናለን ስለደወሉ።
እሺ እናቴ እሺ እሺ።